hello ጤና ይስጥልኝ።
እንዴት ነሽ? አሁን ደውዬልሽ ነበር። ኮፒ አድርጌው ነበር ኮዱን ከእንትን ላይ
ከምን ላይ ከፊልድ ካለ ላይ ማለት ከ voucher ከዛ ወደ እናንተ account ከተው ብዬ ምን ውስጥ ነው የምከተው?
okay በ voucher withdraw አድርገህ ነው ከዛ አዎ።
መመለስ ፈልገህ ወደ ቤት ቤት account ህ።
አዎ እሺ ኮዱን አግኝተኸዋል መጀመሪያ voucher አዎ ኮዱን?
አዎ እሺ እንደዛ ከሆነ deposit የሚል ላይ ገባና አዎ።
ከዛ voucher የሚለውን ምረጥ።
የመሀለኛው ነው ወይስ እኔን ሶስተኛው?
እያወራኸኝ ይሆንላል ማለት ካሰራኝ።
መጠቀም ትችላለህ ኢንተርኔት?
እሺ deposit ላይ ገባሁ።
አዎ
ከዛ ከዛ ሶስት መሰለኝ።
አይነት አመጣል።
እ የመጀመሪያው አለ voucher የሚለው አለ።
አዎ voucher ላይ እ፣ አዎ።
ከ- ከ voucher ስር ኮድ የሚል አለ ባዶ ቦታ።
voucher መጀመሪያ ልንካው አዎ፣ አይ voucher ላይ ስትሄድ እንትን አለ ከስር። አዎ voucher የሚለውን ስትነካ ማለት ነው ኮድ የሚል አለ ከስር።
እሱ መካወት ቆይ እየከፈተልኝ ነው። ንገሪኝ እስኪ ኮድ ሚል አለ። እሺ አዎ አልከፍትም።
ከዛ ኮዱ አንጻፋት። አሁን አገኘሁት ያልኩህን የ voucher ኮድ ኮፒውን ማለት ነው።
paste ላድርገው እዛ ማለት ነው።
አዎ paste አድርገው እና እዛ ከዛ ከስር deposit የምትል የለችም በቀይ የተጻፈች no አይ እ፣ ኮዱ ምን ላይ ነው የማስቀምጠው?
ኮድ የሚለው አለ አይደለ ባዶ ቦታ እስ- እዛ ላይ paste አድርገው okay እሺ ኮድ ከሚለው ላይ ማለት ነው።
አ
ከዛ deposit የሚል አለ ከዛ ስር ከኮዱ አዎ።
ስር እሷን ንካት ማለት ነው። ከዛ ወደ ቤት ቤት account ይመለሳል።
እሺ thank you እሺ